cosas aquí que pasaron. Answer session पे አስበው ማርያምን ልክሳ እሞ እኔ እኔ እኔ- እኔ በቃ እኔ በርዶኛል። ልክሳ hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
እንዴት ዋሉ?
እግዚአብሔር አ ሰላም ነው። እንዴት ነሽ?
አለ እግዚአብሔር ይመስገን።
አለሁ። አ ሁሉ- ቀነሳችሁ?
ሁሉ እንዴት ሰላም?
ነው? ደህና ነኝ።
እ-
እ?
አይ እንትኑን check አላረኩትም ዛሬ
okay። አላ- አላስገባውም።
ከፍላለው ስላሉኝ አዎ።
እ እ አላስገባውም። ላስገባ እንዴ? ያው ያው በዛው ላስገባ።
እስቲ ቼክ አድርግሎት።
አዎ ቸርጊና ሰው እሺ በኋላ ሌላ ነገር መጣ። እሺ፣ እሺ።
እሺ እሺ፣ መልካም